ጤና hello Hello አቤት
ሰላም አደርሽ እማ አለን ደህና ጠብታ አምቡላንስ ነው አዎ አዎ ጥያቄ ልጠይቅሽ ነው ከደ- ከዚህ ተሄዶ ደስ ከደሴ አዲስ አበባ ሰው ታሞብን ነበረ እም፣ አሁን ወደዛ መስመር የለንም ምን አልሽኝ አሁን ወደ ደሴ መስመር የለንም
ተይ እንጂ አዎ
ምንም አማራጭ የምንወስደው ነገር የለም አዎ ወይ ከኛ ጋር ወይ በ plane የሚመጡ ከሆነ አቅ- እንቀበልላቸዋለን አቅም የላቸውም እንደዛ ችለው የመምጣት
እኛ ጋር እንደዛ እንግዲህ የለም ያው የእኛም አገልግሎት ክፍያው ያው ነው የሚሆንባችሁ ከፍ ያለ ነው የሚሆነው።
ክፍያው ሳይሆን አሁን ሰውየው ችሎ plane ላይ ካልገባ plane ኡ ደግሞ አይወስድም አይደለ አዎ አዎ እናንተ ደግሞ ያው በአምቡላንስ ይዛችሁት እንድትመጡ ነበር አይ አሁን የለንም
እሺ እሺ ማመሰግናለሁ